ጤና ይስጥልኝ። ሄሎ ቪዛ አለምነኝ እባክዎት ምን አይነት የጉዞ መረጃ ልስጥዎት? ጤና ይስጥልኝ። ደንበኛችን አይሰማም።
ሄሎ ቪዛ
አዎ ሄሎ ቪዛ
ይቅርታ አልችልም።